hello ጤና ይስጥልን ቤት ቤት
እንትን ውጤት ለማየት ፈልጌ ነበረ። ምን ውስጥ ገብቼ ነው?
ምን ለማየት ውጤት check ለማድረግ እ ኳስ ነው።
አዎ አልታረመልህም?
እ አልታረመም።
አይ ለማየት ነው። ውስጥ ኦንላይን ገብቼ
ትኬቱ የቱ ጋር እንዳለ ነው እ ማወቅ የፈለግከው?
አዎ እሺ my bet የሚለው ላይ ወይም ደግሞ አክ- ቤት ሊስት የሚለው ላይ ገብተህ ማየት ትችላለህ።
ኦንላይን ገብ- ቤስት ቤት ገባሁኝ አላመጣልኝም ትኬት ቤት ሊስት የሚል ቤስት ሊስት አ ቤት ሊት ቤት ሊስት ቅርታ
ቤስት ሊስት እስከ ስፖርት ዴይ ላይ ጃክ ቨርቹዋል እስካሁን አላመጣም።
ስፖርት የሚለውን ነካ ነካ ስፖርት እሺ ነካሁኝ።
እም፣ ከዛ
bet list
best list
እም፣ እም፣ bet ፊት ሳይሆን bet list bet list አ።
እስኪ መጨረሻ አካባቢ ነው፣ ጎን ላይ ነው የሚኖረው።
or ደግሞ የሆነ personal ምልክት አለች አይደለ? ከላይ እሺ account ቁጥር